የተወላጁን ስለ ፍቅር ብሎ የሚሰጥ የእጁን ከጌትነት በላይ ውድ የሚመስጠን ይምጣ ያገሬ ልጅ የማይለወጠው። ኧረ እናንተ ሰዎች ደም አለን አትበሉ፣ ፍቅርም ዝምድና ነው ተካፍለው ከበሉ ይጠብቀው እንጂ የአገሬን ወልበኝ ምን አጣው በወንዜ ምን ጎደለብኝ ምን አጣው በወንዜ ምን ጎደለብኝ ሲፎክሩበት ደስ ይላል ደም ሜዳ ሜዳ ነው የፈሪያ ደም አቻም የላቸው ሲሸልሉት የማይማርኩት የማይገሉት ወገኔ ወገኔ ወገኔ የአገር ልጅ ወገኔ ወገኔ ወገኔ የአገር ልጅ ወገኔ ልፎክር በፍቅር ልሸልልበት ካገኘ ሆይ መውደድ የምኮራበት የአገር ልጅ ወንድም ነው ባይወለዱትም ጓዙን ጭኖ ወጥቶ ይገናኛል የትም ግንድ ያለመለማው ጅረቱ ወንዛችን የኢትዮጵያን ደግነት ይመስክር ወዛችን የኢትዮጵያን ደግነት ይመስክር ወዛችን ወገኔ ወገኔ የአገር ልጅ ወገኔ ሲፎክሩብህ ደስ ይላል ደም ሜዳ ሜዳ ነው የፈሪያ ደም አቻም የላቸው ሲሸልሉት የማይማርኩት የማይገሉት ወገኔ ወገኔ ወገኔ የአገር ልጅ ወገኔ ወገኔ ወገኔ የአገር ልጅ ወገኔ ክርስቲያኑ ሚኩራ እስላሙ ሚመቸ ይመር ያበሻ ዘር ውድ የማይሰለችብ ወለል ወለል ይላል ሆዴ እንደ ባህር እንደምን ይረሳል የአገር ልጅ ፍቅር ኢትዮጵያ ሀገራችን ይሞላል መሶቧ ሲተረት አይኖርም ሁልጊዜ በረቧ ሲተረት አይኖርም ሁልጊዜ በረቧ ወገኔ ወገኔ የአገር ልጅ ወገኔ ሲፎክሩበት ደስ ይላል ደም ሜዳ ሜዳ ነው የፈሪያ ደም አቻም የላቸው ሲሸልሉት